ሄሎ
ሄሎ ሄሎ፣ ሰላም ነው ሰላም፣ እንዴት ነህ?
አለ እንትን ቴሌብር የሚል option አልመጣም ብሎኝ እንትን ላይ deposit ላይ deposit ላይ እም፣
አልመጣ ብሎህ ነው።
እም።
በቃ እሺ።
ቢዝነስ ነው ሊገዛ ብላብኝ ይሄ ነው ሊገዛ ብሎ ሌላ withdrawal ነው deposit ነው?
deposit deposit በሳንቲም ነው በቻፓ?
እ በሳንቲም ነው በቻፓ?
ቀጥታ አይመጣም እንዴ?
እኮ በ- በየትኛው በዛ- እሱን ሳትነካ እኮ ም- እንደ- option አያመጣልህም አይደለ?
የቱ ነው የሚሻል?
እ፣ ሁለቱም ጥሩ ናቸው። ሳንቲምም ቻፓም ሁለቱም አይ ማለት ናቸው።
እኮ ከዛ እሱን ከነከቱ በኋላ እኮ ቴሌብር ሲቪ ሚል ይመጣል። ሲቪ ለአሁኑ የለም፣ ቴሌብር አለ።
እስኪ እሺ፣ እሺ ሊሆን እሺ